ሰላም እንዳያስተምችል እንዴት ዋላችሁ? ሰላም ናችሁ?
እግዚአብሔር ይመስገን።
አለን አለን። ትናንት በቆሎ አዘን ነበርና text ም አልደረሰንም፣ አልመጣም፣ አልተደወለልንም።
እሺ አንዴ ጠብቁኝ።
እሺ
በዚህ ስልክ ነበር order ያደረጉት።
አዎ፣ እሺ አንዴ check ለብርድ ላድርግ።
ለብርድ ብለን እንግዲህ ብርድ እየበረደን ነው።
Okay፣ ለብርዱ ነው።
ለብርዱ ነበር ቀቅለን ለመብላት።
እሺ አንዴ ይቅርታ ጠብቁኝ።
እሺ እሺ እሺ
እ፣ ትላንትና ነበር አለ order አዎ፣ ያደረጉት።
ትናንት ነው ያደረገው ወደ አዎ አራት ሰዓት አዲስ አካባቢ።
አዎ ትላንት አዲስ ስላልገባ ነው እ፣ እ።
ዛሬ ነው የሚገባው እና ለነገ ነው የሚመጣሎት ይሄኛው።
ነገ ይምጣ። ስለዚህ እንዘጋጅ።
አዎ አዎ አዎ፣ ነገ ዛሬ ይመጣል።
ነበር። እሺ ትክክል ነው እሺ።
ግን የቆየ ስለሆነ ነው ለዛ ነው የቆየ ነው እናንተ ጋር ያለ?
አዎ እሺ፣ አዲስ እሺ።
ዛሬ ስለሚገባ አዎ፣ እ፣ ለነገ ነው የሚመጣሉት ይሄኛው።
በቃ ትልቁ ትልቁ። እሺ፣ ፈረሽ ትልቁ ትልቁ።
ችግር የለም እሺ እሺ እሺ፣ ቻው።
መልካም ቀን።
አመሰግናለሁ።